ጤና ይስጥልኝ። ስፖርት ነው እባክዎ የምንወደው።
hello ና እባክሽን withdrawal ያደረኩትን ብር check አድርጊልኝ።
withdraw ያደረኩትን ብር አዎ ቴሌግራም ላይ ልከዋል።
ከጠዋት ጀምሮ እየሞከርኩ ነው። ከጠዋት ጀምሮ ማለት ነው። እንትን ምኑን ነው withdrawal የሞከሩት?
አይደለም withdrawal ያደረኩና ስምንት መቶ ብር እንትን ላይ ከ ሁሉ ስፖርት ላይ ስምንት መቶ ብር withdrawal አደረኩ።
ከዝውውር ታሪክ ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩ።
ልክ ያለው ጠዋት ላይ እኮ ልክ ያለው ፎቶ አነሳውና እንትኑን history እንትን transaction እንትኑ ላይ ገብቼ እስካሁን የላኩበትን ስልክ ይንገሩኝ።
ሀያ ሶስት
ሀያ ሶስት
ሰማንያ
ሰማንያ ሀያ ዘጠኝ እሺ አስራ አንድ
ተላልፎሎታል። በትዕግስት ይጠብቁ። ሲስተካከል እናሳውቆታለን።
እንትኑ ተላልፏል።
አዎ ከጠዋት ጀምሮ እኮ ተላልፏል እያለ ነው፣ ግን እስካሁን አልገ ብሩን በጣም ፈልጌ እኮ ነው እኔ አሁን። እንዴት ነው የምሆነው? ስንት ቀን ሆነ?
የእርሶ ብቻ አይደለም ብዙ case ነው ያለው። ሲስተካከል እናሳውቆታለን። በትዕግስት ይጠብቁ።
እሺ ታግሼ ታግሼ እኮ ትዕግስቴም እራሱ አለቀ። እሺ